hello ሰላም ጤና ይስጥልን። ሄሎ ሄሎ አይሰማም?
ሰላም ይሰማኛል ይሰማኛል።
ወጌሻ ለመመዝገብ ነበረ።
እሺ እሺ ማን ልበል ስምሽን?
ሃይማኖት ሳሙኤል
ሄሎ ሄሎ ሃይማኖት ሳሙኤል
ሄሎ ሄሎ አይሰማም? ሄሎ ሄሎ
ሄሎ ሄሎ አይሰማም?
ይሰማል ይሰማል።
እሺ እ፣ ወጌሻ ለመመዝገብ ነው አይደል?
አዎ አዎ
እሺ ስምሽን ማን ልበል?
ሃይማኖት ሳሙኤል
ሃይማኖት ማ?
ሳሙኤል
ሃይማኖት ሳሙኤል አ እ፣ ብሩን ምናምን ነገር ማወቅ እችላለሁ አሁን?
ይቻላል። አዎ።
እሺ ስለ ስንት ወር ነው የምንማረው እና ብሩን ብትነግሪኝ።
እሺ class ኡ የሚሰጠው ለሶስት ወር ያህል ነው። በሳምንት ሶስት ቀን ነው የሚሰጠው። በአካልም በኦንላይንም እ፣ ኮርሱን መውሰድ ይቻላል። በአካል ከሆነ ማክሰኞ፣ ሐሙስ፣ ቅዳሜ ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል በአያት ታሽፉ ሲኔማ ነው የሚሰጠው። በኦንላይን ከሆነ ደግሞ ሰኞ፣ ሮብና አርብ በ Google Meet በቀጥታ ስርጭት በ Donkey Tube ማ- ኮሜዲያን እሸቱ የሚያስተምር ነው የሚሆነው ማለት ነው። እ፣ ክፍያን በተመለከተ ሀያ credit hour ነው እ፣ አጠቃላይ ያለው አንድ credit hour ሰባት መቶ ሀምሳ ብር ነው። እ፣ አጠቃላይ አስራ አምስት ሺህ ብር ነው። እስከ የካቲት ሀያ አምስት ማለትም እስከ ሰኞ የሚከፍሉ ከሆነ ደግሞ አስር ሺህ ብር ነው ክፍያ።
እሺ፣ አመሰግናለሁ።
እሺ ሃይማኖት እናመሰግናለን።